Hello
አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ስኬ ቴክኖሎጂ ነበረ እሺ ደውልሽ ነበር። ምን ልታዘዝ?
ደውዬ ነበረ። ማሽን አስገብቼ ነበረ ከዛሬ ሶስት ወር ምናምን።
እሺ የማሽን ቁጥሩን ታውቂዋለሽ?
አዎ ንገሪኝ። እሺ PMA ዜሮ ዜሮ
PMA ዜሮ ዜሮ ሀያ አንድ ሶስት ስልሳ
በምንድን ነው የገባው?
በፉል ብሎ እንትኑ ሚሞሪ ሀያ አንድ ስልሳ ነው ያልሽኝ?
ሀያ አንድ ሶስት ስልሳ
ሀያ አንድ ስልሳ ሀያ አንድ ሶስት ስልሳ
ሀያ አንድ እሺ እ ሶስት እሺ ይቅርታ እሺ ስልሳ እም።
ስልሳ እሺ ሚሞሪ አልመጣም።
መቼ ነው የምትፈልጊያቸው- የሚመጣው ታዲያ? እስካሁን ምንድን ነው የምትፈልጊው- የምናደርገው?
የምትፈልጊው ሰመሪ ምናምን ካለ ደውለሽ እንትን ማለት መውሰድ ትችያለሽ። በቀን ቀጠሮ ወዲያው ላይሰጡሽ ይችላሉ የሚያወጡልሽ አዎ።
ልጆች።
አዎ ግን እስከ መቼ ነው የሚቆየው?
እኔ እንጃ formation ይዘሽ መተሽ ማናገር ትችያለሽ።
ጥሩ እሺ፣ አመሰግናለሁ።
ልጅቷን መተሽ formation ይዘሽ ነይና የምትፈልጊያቸውንም summary ይዘሽ ነይና አዎ memory በጣም ቆየብኝ ብለሽ አናግሪያቸው ልጆቹ።
እሺ፣ እሺ፣ አመሰግናለሁ።
እሺ